ሄላ
ሄሎ፣ ጤና ይስጥልኝ።
አብረስቱ ሌንሳ
አቤት እም፣ ከዊ ፕላስ solution ነበር የምደውለው።
እ?
ከዊ ፕላስ solution ነበር የምደውለው።
እሺ
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበረ
አ እና አሁን የተከፈቱ account ኦችን active ለማድረግ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር። እችላለሁ?
ኦኬ አሁን የማይመች ቦታ ነኝ እና እሺ፣ በኋላ ደውል እሺ፣ እሺ።
እሺ